ጤና ይስጥልን Best Bet ቤቲ ነኝ ምን ልርዳው።
እንትን በ voucher withdraw አድርጌ እሺ ለማስመለስ ፈልጌ ነበር cancel አድርገው ሲሆን እምቢ አለኝ።
አዎ ወደ Best Bet ለመመለስ process አለው። አቅራቢያ Best Bet ሱቅ የለም የለም
ግን ተመል ድጋሚ ወጪ መሆን አይችልም።
እ ድጋሚ ወጪ ወጪ መሆን አይችልም።
አይደለም፣ አይ ወደ ውስጥ ለመመለስ ነው።
ገባኝ። ግን ድጋሚ ወጪ ማዘዝ አችልም ልልህ ነው። ልትጫወትበት ነው እንጂ ድጋሚ አዎ።
ወጪ ማድረግ አችልም።
እሺ አዎ፣ ስለዚህ ችግር ቴሌግራም ላይ hi በለኝና process ኡን ልላክልህ።
hi አዎ okay። እሺ አለህ የቴሌግራም account ኣችን ወይስ እንደዚህ ልንገርህ?
እንደዚህ ነገር ችግር የለም
የ Best Bet ቀሪ balance ን የምታይበት ጋር account history የሚል አለ።
እ እሱን ስትነካው voucher history የሚል ይወስድሃል።
እ voucher history ን ስትነካው voucher code ይሰጥሃል። ያን አዎ፣ voucher እኔ- code deposit ታደርገዋለህ። መልሰህ deposit by voucher የሚለውን አማራጭ ነክተህ ማለት ነው።
እምቢ አለ ግን
አይልህም copy paste አድርገው።
አድርጌያለሁ ሁለት ጊዜ ምናምን።
አዎ እንደዛ ነው process ኡ። ካልሆነ ቴሌግራም ላይ ላክልኝና ፎቶዎቹን ልክልሃለሁ። እነሱን ተከትለህ ትመልሰዋለህ።
እሺ እሺ